እኔ ሁሉ ስፖርት ባኮ ምንርዳው
አብሮ አስቸደን ኦንላይን ነው ሁሉ ስፖርት ማለት ነው። ሰሞኑን እየሰራ ያለም ሁሌ እንደዚህ ነው። በቃ በዚህ ሁኔታ ነው የሚቀጥለው።
አይ ይስተካከላል፣ ይጠብቁ
ማለት ዛሬ ይሰራል maybe።
አይ ዛሬ እንኳን አይሰራም፣ ምናልባት ሰኞ ድረስ ይጠብቁ
እና አሁን ስፖርት የሚደረገው በእንትን ነው እናንተ ጋር እንትን በማድረግ ነው።
አዎ
ችግር የለውም። እስከ አብረሽ መጀመር ይችላሉ። አ?
ይቻላል። ስልክ ልስጦት፣ ስልክ ልስጦት አዎ ዜሮ ዘጠኝ ሰላሳ ሁለት
እሺ ቅይጣስ እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት እም፣
አስራ ዘጠኝ
እም፣
ስልሳ ስድስት
ስም
ፍትህ አምላክ ማርዬ።
okay። እሺ በቃ ከዛ ቴሌግራም account ኣችንን ያውቁታል።
አውቃለሁ። እዛ ጥያቄ ምልክት ላይ ባለው ምናምን ከዚህ በፊት እኮ ትላንት ከትላንት ወዲህ link ተልኮልኛል። በአምላክ ነው ምናምን በሚሉ
እ በአምላክ
አንቺ አሁን በነገርሽን ስም እ በቴሌ ብር ልኬ ማለት ነው እሺ።
አምስት መቶ deposit አድርጌ ነበረ።
ታዲያ አሁንማ እርስዎ ታዲያ ቤተሰብ ስለሆኑ እዛው ላይ ዝም ብሎ መላክ እኮ ይችላሉ።
ነው እንደ በዛው ነው አዎ በቃ እሺ እሺ